hello hello አብራ አቤት።
ኢየሱስ እሺ እ፣ ይቅርታ አንዴ ታርጋውን ትደግምልኛለህ?
ስልሳ ሰባት አርባ ስድስት ሁለት ስልክ ቁጥር የግል ስልክ ቁጥር አለሽ እንዴ? ቴሌግራም ላይ ፎቶ አስችላት ልሽ አይ በቃ በዚህም ትንስካልተኝ ችግር የለም እያስገባች እሺ።
ነው compliance እሺ፣ ስልሳ ሰባት አርባ ስድስት ሁለት okay።
አሁን ወደ አስር ሰዓት ላይ ወደ ሰርግ ቤት እየሄድኩ ነው። የሚገርምሽ በዚህ ሁኔታ ውስጥ ነው እ፣ እየወሰዱብኝ።
እሺ ያው በቃ እያስገባው ልለው ለመንገድ ትራንስፖርት እ፣ እሺ እሺ። እኔ አሁን ወደ እኔ ነኝ ሰርገኛው ራሱ እ፣ አይገርምሽም? ጓደኛዬ ደግሞ ሚዜ ነው። እኔ ሰርገኛ ነኝ። አጋጣሚ የባህል ልብስ ይዘን መተናል። ታውቂያለሽ?
okay። አይ በቃ እንትን ብለው ነው እያስገባውኝ ስለሆነ
እሺ እኔ ሰርገኛ ነኝ። ይሄንንም አስገቢልኝ ብለው ሰርገኛ ነው ያቸው።
እሺ እሺ እሺ